የሰውየውን ስም ትነግሪኛለሽ?
Hello ጤና ይስጥልኝ ከኢቢሲ ሰላም።
ኢትዮጵያ ነበር ደውለው።
እሺ እሺ ሰላም እሺ ኪሩቤል እ ቅድም የነገርኩህ ቤት ካስትል ያልኩህ አዎ።
በድጋሚ ደውለው ነበር እሺ እና እ የሚሉት ያሉት እ የጥገና ክፍሎች ይመጡልኛል እ ግን ሲመጡ እ ማመነጫጨቅ እና በስራ ሳይሰሩልኝ ነው የሚሄዱት። ሁለቴ ሶስቴ ተመላልሰው እኔ ሰራሁ። ይሄ ደግሞ እንዳይሰራ
እ hello hello
እ hello ስልክሽ ተቆራርጠብኝ። እሺ እየተቆራረጠ ነበር እ አዎ አዎ አልሰማሁሽም። እሺ ያመነጠብኛል። እሺ አዎ ካንትሪ ካስትል ሀውስ የሚባለው ነው ቅድም እሺ የነገርኩህ።
በቃ ችግር የለውም። ምን አድርጊልኝ መሰለሽ ቆይ ስልኩን አሁን እያሽከረከሩ ስለሆነ ስልኩን ንገሪኝና እኔ ራሴ ላናግራቸው። እንደዚህ አይነት ችግር ካለማ እኔም ማናገር እችላለሁ።
አዎ ከ- የ- የጎረቤት እየሰሩ የእኔን እ እንዲሰራ ስለማይፈልጉ ነካክተው ብቻ ነው እየሄዱ ያሉት እና እባክህ እያለ ያለው ችግር የለም። እኔ ዛሬ አሰራውና ነገ ራሴ ይቀርባ ካር እሄዳለሁ ቤት በቃ detail query ውን Spiceworks ላይ ጽፌልህ ያለው Spiceworks ላይ ነው። ስልኩ ደግሞ Okay.
ቅድም የነገርኩ ነው ዜሮ ዜሮ ቤት የነበረው በቃ እሺ። እኔ ራሴ ወይ እደውላለሁ። እኔ እደውላለሁ። ችግር የለውም። ደውዬም አወራቸዋለሁ። እልካለሁ ማለት ነው።
አዎ በተደጋጋሚ እየደወሉብን ስለሆነ ነው። እሺ እናመሰግናለን።
ችግር የለም። ትኬት ማየት ስለምንችልም ደውለው ያስመዘገቡትን የተሰራውንም ማየት ስለምንችል data ው ስላለ አዎ እ፣ ሪፖርቱንም ማየት ይቻላል። ምን መሰለሽ አንዳንዴ ማሽን እንዲቀየርላቸውም ስለሚፈልጉ በእኛ በኩል ማለት ይፈልጋሉ። እኛ ደግሞ technical መስራት ብቻ ነው ነው ማለት ችግር አይኖርም ልልሽ ፈልጌ ሳይሆን ችግሮች ይኖራሉ። ግን እም፣ እ፣ እንደዚህ አይነት እ፣ እንደዚህ ለማድረግ በእኛ እኛን አይሰራም በሉልን እስከ ማለት ደረጃ የሚደርሱ ሰበሮች አሉና ልክ ነው።
እሱን ያለው ሁኔታ ማሽኑ በገበያ ከገበያው ከ- ከቤቱ ላይ ይመጥናል አይመጥነው የሚለው ምናምን እም፣ አይቼ እኔም ሪፖርት ማድረግ አለብኝ ያልኩሽ የሚመሰረቱት ሪፖርት አደርጋለሁ።
እሺ ኤሊደር ላይ query ውን ወይም ደግሞ detail መረጃውን አልጻፍኩም እምቢ ስላለኝ እንደነገርኩ ችግር የለም።
ላይ አዎ Spice ላይ አየዋለሁ። የሚያሽከረከሩ ስለሆነ Spice ላይ አየዋለሁ።
እሺ አመሰግናለሁ።
ይህን መሰለኝ።